ዘምነገደ ጦቢያው ዘምነገደ ሳቢያውያን የጦር በደም ስሩ እንደ አባይ ተገኘ ከኢትዮጵያውያን ይፈተና ልጁን ከቶ አይስጥም በሳት አይቀልጥም እድልና ውሃን አያላምጥም እ አንስቶ ግጥም ሀ ብዬ ልጀምር ለብዬ ልቀጥል ሀመሩ ሀ ብዬ ልሰልሰው መሰረቱን ልወቀው እውቀት ብርሃን ነው ሰብዬ እሳቱን ልለኩሰው ሸ ማንያውም ይሸምን ቀለማት ሚጡ ኢትዮጵያ የሚመርባት በትቸገር ሀገር ስም የተጻፈ ስሟ በእኔ ይቀየርላት ሀ ይል ማለት ነው ህብረት በፍቅር የተቃኘ አብሮ ይሰራም ከበረበት ሬይ ስኬት ወጋየ አይኔም የቀና መንገድን ያዘ ከሰነፎቹ ጋርስ መቼ ቃዠ የደጀን ገበሬ ሲከምር በላይ ጠፈር አደረሰው ጨረቃ ላይ በስታምር ኢትዮጵያ ውስጥ ይዋል ጸን እንደ ፀሐዩ አፈቅ ታገኘዋል በና ፐንስ ደርስባቸው ሀገርስ ማለት ፊደላት ናቸው ሀራምቤ ሀገርስ ማለት ፊደላት ናቸው ሀራምቤ